ሄሎ ሄሎ ጤና ይስጥልን በስት ቤት ሰላም ነው። እኔ ካሚል ይባላለሁ።
ማን ማን?
ካሚል ይባላለሁ።
እሺ ካሚል፣ እሺ ምን ነበረ?
እ የሆነ ብር አግኝቼ ነበር። ከዛን ውዝሮ እያደረኩ እሺ በቪያቻር ነው እኔ በቻባ ነው እንጂ ቪያቻር የለም። ከዛ እስቲ እስቲ
withdraw አድርገህ ምንድን ነው አልገባልህም ነው?
withdraw ነው withdraw እያደረኩ ነበረ።
እሺ
ከዛ ደግሞ account ኤ ላይ ገባ። account ኤ አልጠየቀኝም፣ ግን ደግሞ balance ኡ ቀይሮ ቀንሷል።
okay፣ balance ኡ ቀነሰ።
አዎ
እሺ አዎ።
አንዴ። እሺ፣ አንዴ በዚህ በዚህ በዚህ ቁጥር አይደለም።
አንዴ ትንሽ ጠብቀኝ፣ ይቅርታ። እሺ እሺ እሺ እሺ እሺ።
ሌላ ቁጥር ነው?
አዎ አዎ።
hello።
hello
እሺ፣ የ Best Bet ቁጥርን ትነግረኛለህ?
አዎ አዎ አዎ። የ- የ- account ኡ ቁጥር ነው።
አ የ Best Bet account ቁጥር አዎ ዘጠኝ ዘጠኝ ሀያ አምስት ሀያ አምስት
ዜሮ ዘጠኝ ሀያ አምስት እሺ ዘጠና ሁለት
ዘጠና ሁለት ዘጠና አንድ ዘጠና አንድ ሀያ አንድ
ስንት ብር ነው?
ሺ ዘጠኝ አንድ ሺ ዛሬ ዘጠኝ መቶ ነው?
ብር እ አንድ ሺ ዘጠኝ መቶ አሁን ነው አይደለ? ዛሬ ነው።
አ- አዎ ዛሬ ነው።
ኦኬ ቮቸር ነው ያደረግከው። እሺ አዎ ቮቸር ነው። ቮቸር ደግሞ እኔ አይጠቅም ቻባ ነው ፈልገው ስለዚህ ወደ አካውንት መመለስ ነው ያለ አማራጭ ማለት ነው።
አዎ አዎ ስለዚህ አካውንት ሂስትሪ ላይ ትገባና እሺ ቮቸር ሂስትሪ የሚል ታገኛለህ።
ቦርሳጅ ሲንግ ነካለው አ ቮቸር ሂስትሪ ታገኛለህ። እንትን አድርገሃል። ቮቸር ኮዱን አግኝተዋል።
አ- አላገኝም አላገኝም እሱ ማለት አይጠቀምም ወደ ወደ account ይመለሳል አዎ።
እ እ?
ወደ አካ- ወደ account ለመመለስ አዎ መጀመሪያ voucher account history ላይ ገብተህ voucher history የሚል ታገኛለህ።
አዎ፣ እሺ ከዛ ደግሞ voucher መክፈት ነው አ፣ ከዛ print የሚለውን ስትነካው ኮድ ይሰጣል። አምስት ቁጥሮችና አንድ ፊደል ያለው voucher code ይሰጣል።
እሺ ከዛ voucher ላይ ገብተህ deposit አድርገው። እሺ ወደ account
እሺ እሺ እሺ እሺ